是ሀብቱ
አቤት ይኸው ብልህ ቼክ አደረኩልህ ከተመርም ከቴምፒንም ተለካ አስር ነጥብ ሶስት ነው እኛ ጋር የሚያሳየው አስር ነጥብ ሶስት ደግሞ መቶ ሀምሳ ብር ማለት ነው አንተ ከስተመር የት ነው ያለው?
ካስተመር አልከኝ ቦታ ስዩም ቢውልዲንግ አጠገብ ወይም ፊ- ፊላንስ ቢውልዲንግ ጋር እሺ
ግን በዛም ስለካው አስር ነጥብ ሶስት ነው እኔ ጋር የሚያወጣው።
በእግረኛ ካል በእግር ካል ነው በም- አይ በእግረኛ አይደለም በእግረኛ ከሆነ ሊሆን ይችላል። በእንትና አይቼው በ- በ- የመኪና ለክቼው ግን ማለት ነው እኮ በሁሉም የመኪና ለክቼው ላ- ነው።
በቃ እንትን ነው ይኸውልህ፣ bot ላይ ላከውና ፎቶ አዎ።
አንስቼ ልላክልህ እኔ በምን እንደለካሁት እንድታዩ ማለት ነው። በእግረኛ አይደለም በቃ እኔም በመኪና ነው ላክልኝ።
የለካሁት።
እሺ ላኪልኝና እንትን ልበል።
እኮ ላ- በ- bot ላይ ቁጥሩን ጽፈህ ላክልኝ። ዝም ብዬ እሺ።
መላክ ስለማልችል ማለት ነው። ከዛ እሱን እሺ፣ ልከው።
forward አድርጌልሃለሁ screenshot።
እሺ፣ እሺ፣ ልከዋለሁ።
እሺ የእኔንም ልከዋለሁ።
እሺ